ልርዳው?
ኧረ በጣም ብዙ ነገር ነው የምትረዱኝ።
እሺ ምን ልርዳው?
ቪዲዮ ትናንት ያደረኩት ይኸው አምስት መቶ ብር ለመንኳችሁ ለመንኳችሁ።
በዚህ ስልክ ነው?
አዎ ቸገረኝ እኮ screenshot ም ልኬያለሁ ቴሌግራም ላይ።
እሺ አንድ ደቂቃ ቆይ።
በጣም ነው ሽብድ የቸገረኝ።
እሺ ችግር የለውም check ላድርገውና ቤት ነው የምጠቀመው። በዜሮ ዘጠኙ ነው በዘጠኙ በዘጠኙ
እሺ ቴሌብር አካውንት
አዎ አዎ ዘውዴ ቴሌ አዎ ዘጠና አምስት አርባ ስድስት ዘራ
እሺ ለሳንቲም ፔይ አሳውቀናል። እሺ አሁን ይገባልሃል። ትንሽ ጠብ ጠብ አዎ ትናንትናም እኮ አሳውቀናል አላችሁኝ። እኔም ሳንቲም ቤ ጋር ደውል አላችሁኝ። ሳንቲም ቤ ደበል እሺ ምን አሉክ እነሱ? ያን እኮ አዎ፣ ጠብ- አሁን አለ አሁን አለቃችን ማታ ነበርና አንድ ሰዓት ላይ አለቃችን አሁን ወደ ከስራ ቦታ ስለሌለ ነገ ሲገባ ነው የምናስገባልህ አሉኝ።
በቃ ችግር የለውም። አሁን እኛ already ስላሳወቅናቸው ደግሜ እጠይቅልሃለሁ። እንትን ያስገቡልሃል። እሺ እሺ ናይ እሺ እሺ፣ መልካም መልካም ነው።